ደንበኛችን መስመር ላይ ነው።
አዎ አዎ። ምንድን ነው የቆራረጠው?
እየተቋረጠ ነው። ደንበኛችን መዝግቤልዎታለሁ። የወረፍ ቁጥሮት አስራ አምስት ዜሮ አራት አርባ አራት ነው።
አስራ አምስት ዜሮ አራት አስራ አምስት ዜሮ አርባ አራት
አስራ አምስት ዜሮ አርባ አንድ ዜሮ አርባ አራት አርባ አራት ሌላ ምረቤት ነገር አለ?
ሌላም በቃ ስራ ሰጥቼ ነው ያለው። ይሄን ብትልክልኝ ደስ ይለኛል።
እኔ መዝግቤልዎታለሁ። በወረፋው መሰረት ይመጡልዎታል። በደንብ እናመሰግናለን። ስላገኘን ሀሳብ አስተያየት ሰንሰን